አቤት።
የቷን ወይ፣ ነበር ያልከኝ?
አቤት።
አረካ ስንት ነው ያልከኝ? አረካ ስንት ነው ያልከኝ?
አረካ አንድ አንድ ምንም እኮ አሉ አዎ።
ነበር
እ?
ወይ ኤኒ ዲስክ ላክና እናስገባለን እንጂ እኔ ብልድ ነው እሺ እኔ ዲስክ ላክልሽ። ያው ያው አሁን እንትኑ የለም ግን ምኑ አካውንት እና ተዘልፎ ነበር።
ቴሌግራም ላይ ልስጠኝ።
አዎ።
እሺ ዜሮ ዘጠኝ ሌላ አለን ቴሌግራም እሺ ዜሮ ዘጠኝ እሺ እሺ ዘጠና ዘጠና አምስት እሺ ዜሮ ዘጠኝ ዘጠና አምስት
ሰላሳ አንድ
እሺ ቆይ እስኪ አንዴ ይቅርታ። ዜሮ ዘጠኝ ዘጠና አምስት
ሰላሳ አንድ ሰባ ሰላሳ አንድ
እሺ እሺ እዛ ላይ መቅደስ ብለህ ላከልኝ። እሺ አረካ እሺ፣ አንድ እሺ፣ ነው አዎ።
ያልከኝ።
አረካ አንድ አዎ፣ አዎ።
በቃ እሺ እሺ